ሄሎ
ሄሎ ሰላም ጤና ይስጥልኝ። ስትሪት
ለሆነ በስቲቪ ይጫወታል።
እሺ
ሶስት መቶ ብር ጠፋ።
ዊዝዶ አድርገው ነው
ውስጥ ድረውንግ ነው መቼ ነው ዊዝዶ አደረገው?
የሰጠኝ አስራ አምስት ቀን
እሺ ቤት ስትሪት ቁጥር ነው
ለምበርካ ነው እሺ